ነበር የሆነ software developer ኦች ነበሩና
ሄሎ በኦንላይን ቲኬት የሚሸጡ ሄሎ
ሄሎ እና ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። መንገደኛ ነው።
የእኛ አዎ።
እንትን አልሰጥናቸው እ፣ እሺ ከ- ከዋልያ ባስ ነበር የምንደውልላችሁ አሁን ኦንላይን ላይ እና ደንበኞች እናንተ ጋር ቆርጠናል እያሉ እኛ ጋር እየመጡ ነው ያሉት።
okay ከኛ ጋር አሁን አንዱ መንገደኛ የሚገርመው ከፍላቸው አንዴ አንዴ በዚህ ስልክ ጠብቅኝ፣ ደውልልህ።
ኃላፊውን ትደውይለታለሽ፣ አናግሪዋለሽ። አንዴ ያ በዚህ ስልክ ልደውልልህ።
እ?
በዚህ ስልክ አንዴ እንደውልልህ መልሰህ።
አይ ቤተኛ እ፣ brand አይ ቆይ፣ እሺ፣ እሺ፣ መልሰሽ ደውይልኝ ወይ ስልክ ስጭኝ፣ ማናገር የምችለው ኃላፊ ካለ ምናምን።
አለች ቆይ ያንተን ስልክ ልስጣት።
software developer ኦች አሉ ይህን እሺ፣ ልስጣት።
እሺ፣ እሺ። እ፣ የእሷ- የእሷ- ስጫትና ስ- ስ- ስጫትና ትደውልልኝ።
እሺ እሺ እኛውን agreement